hello ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
ሰላም ከችብችብ ነበር የምንደውሎት።
ትላንት ደውላችሁ ነበር።
እሺ location check ለማድረግ ነበር። የት ነው ያሉን?
ያው እኔ ክፍለ ሀገር እንደነ- እንዳለው ነግሬያችሁ ነበር። እዛ ግን የሚቀበል ሰው አለ።
እሺ እርስዎ የት ነው ያሉት?
እኔ ወራቤ እዚህ የሚቀበልልዎት ሰው አለ?
አለ።
እሺ እሺ መልሰን እንደውላለን።
እሺ delivery ነው ወይስ መጥቶ ነው የሚወስደው ሱቅ?
አይ delivery ነው።
በቃ እሺ እሺ እደውላለሁ።
እሺ